ዜሮ አራት ሰላሳ አንድ
ዜሮ አራት ሰላሳ አንድ ሰላሳ አንድ ምን ነበር?
አይ አብረሽ complete በዩ እ እ አስተካክለሽ complete በዩ። አሁን ነው የጨረስኩት።
ማነህ?
አብዲ ነኝ ሳላ እሺ አብዴ፣ እሺ እ ምን ነበረ? በምን ምክንያት ነበረ?
ሬስቶራንት late አድርገው ሳላ negative ሀያ ምናምን ገብቶ ነው የሰጡኝ። አሮች የት ምግብ ቤት ነበር?
ብዬሽ ኦኬ ብሎ ይስተካከል ይስተካከላል።
ለሁለት ሰው መሰለኝ አትሌቱም ነገር ናታለኝ ሌላም ለመሰረት አይ መሰለኝ። አይ እኔ- ቪዲዮ ጀምር ስለሚያቆዩ ይስተካከላል አብዴ።
እሺ እሺ እሺ